አንተ ዝም ብለህ ያሳወቅከው እሺ፣ ፒዛ ሀት ነው። እሺ፣ አቅርብልኝ። አንድ ሰው ሰው አቅርብልኝ ከሬስቶራንት ሌላው ጤና ይስጥልኝ። ፒዛ ሀት ነው። ፒዛ ሀት ነው አይደለም? አቅርብልኝ።
hello፣
hello ሮቤል፣ አቤት አቤት።
እሺ አንድ የጠበቀኝ መስመር ላይ እሺ።
እሺ hello፣
ሮቤል፣ አቤት አቤት፣ ሮቤል አቤት አቤት።
ይኸውልህ የቻኖሌውን እየሰራ ነው ነው ብለዋል። አንተ እዛ ነህ?
አዎ
እየሰራ ነው ነው ብለዋል። check ታደርጋቸዋለህ እንዴ?
አዎ፣ አይ ተ- ተቀብያለሁ፣ እየተቀበልኩ ነው።
ተቀብለሃል? በቃ ደረሰኝን እሺ፣ እሺ። እ?
ደረሰኝን ተቀብያለሁ፣ እየሄድኩ ነው።
እሺ፣ እሺ።